ሰውን ይለውጣል ወንጌል ወንጌል ዓለምን ያጸናል ሕይወትን ይነጻል ሰውን ይለውጣል ወንጌል ወንጌል ዓለምን ያጸናል ሰውን ይለውጣል ሕይወትን ይሰጣል አሜን አሜን አሜን አሜን ኢየሱስ ክርስቶስ ጌታ ነው ልዘምር ልቀጥል mic ያዙና ዘምሩ እስኪ በእውነት እንዘምር እንዘምር ኢየሱስ ክርስቶስ ጌታ ነው እንዘምር በዝማሬ በመሰንቆ በበገና ይገባሃል እልፍ ምስጋና እና ዝማሬ እና እልልታ ይገባሃል ጌታ በሽብሸባ ስለትል አንሰላግባ በጭብጨባ ስለትል አንሰላግባ በእልልታ ስለትል አንሰላግባ በእልልታ ስለትል አንሰላግባ እነሳለው ማልቼ መሰንቆ በገናኒሼ በከፍታው ላይ ቆሜ ላከብር ደጋግሜ እነሳለው ማልቼ መሰንቆ በገናኒሼ ዝምታው ላይ ቆሜ ደግሜ ደግሜ ደጋግሜ ደጋግሜ ደጋግሜ ደግሜ ደጋግሜ ደጋግሜ ደጋግሜ አመልክሃለሁ አከብርሃለሁ እሰግድልሃለሁ አመልክሃለሁ አከብርሃለሁ እሰግድልሃለሁ ደግሜ ደጋግሜ ደጋግሜ ደጋግሜ ደግሜ ደጋግሜ ደጋግሜ ደጋግሜ አመልክሃለሁ አመልክሃለሁ እሰግድልሃለሁ አከብርሃለሁ አከብርሃለሁ እሰግድልሃለሁ ደግሜ ደጋግሜ ደጋግሜ ደጋግሜ ደግሜ ደጋግሜ ደጋግሜ ደጋግሜ አመልክሃለሁ አመልክሃለሁ እሰግድልሃለሁ አከብርሃለሁ አከብርሃለሁ እሰግድልሃለሁ ኢየሱስ ክርስቶስ ጌታ ነው የሚመጣ የሚከብር የሚነግስ ኢየሱስ ነው አሜን የሚመጣ የሚከብር የሚነግስ ኢየሱስ ነው እ በእኛ ላይ ታላቅ ምረት ጥበቃ ስለበዛ ጌታ ሆይ ልንልቻልን ልንጠራ በምስጋና ዛሬም እንደገና በእኛ ላይ ታላቅ ምረት ጥበቃ ስለበዛ ጌታ ሆይ ልንልቻልን ልንጠራ በምስጋና ዛሬም እንደገና እረኛችን ይጠብቀናል ከአዳኝ ወጥመድ አስጥሎናል ወጥመድ ተሰብሮ እኛም ልዘናል ረድኤታችን ተዋግቶልናል ረድኤታችን ተዋግቶልናል ረድኤታችን ተዋግቶልናል ካለ ድልድይ የት ልትነዳ ነው ካለ ድልድይ የት ልትነዳ ነው ወንድሜ ወይንም እህቴ Dilde yes.